ሄሎ ብር ዲፖዚት አድርጌ ነበረ ወደ ዋለ ወደ ሁሉ ስፖርት እና አየር ላይ ቀቡ
ከትራንዛ ከቴሌም ላይ ማነው ቴሌ ብር ላይ የላከለው ትልቅ ስክሪንሾት አድርገው ቴሌግራም ይላኩልን ደንበኛችን።
በየትኛው ስልክ ነው? በቴሌግራም ልንገሮት የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ስንት ሰላሳ
ሰላሳ ዜሮ ስድስት
እሺ screenshot አድርጌ ነው የምልከው።
አዎ
እሺ